አምባሰል ዳመና የጀዘናብ ነው አምባሰል ዳመና የጀዘናብ ነው መጣተዘታውን የሚጋረደው መጣተዘታውን የሚጋረደው ኮምበልቻ ለማኛ ደስ የለልመደው እንደ ከፎዳኛ ፍቅሮ የሚያስገድደው እንደ ከፎዳኛ ፍቅሮ የሚያስገድደው ሳይበሎ መወፈር ሳይጋቡ ማብዛት ትዝ ይለኛል ወሎ ያስፋወሰን ግዛት ትዝ ይለኛል ወሎ ያስፋወሰን ግዛት አይጠየፎነን ሞጋደን አየነው እንዲህ ነው አዱኛ ነካርጎልፍ ነው እንዲህ ነው አዱኛ ነካርጎልፍ ነው አለኝ እምባን እምባና ላይ ለቅሶ ለቅሶ የተጫወንበት ቦታው ዳዋ ነው። የተጫወንበት ዳዋ ማለበስ የተነጋገር ነው ቃላችን ፈረሰ። እንዲህ አይደለም ወይ የአንድ ዓመት ክላሞት ያመኑ እስከዳ የወደዱት ሲሞት የወደዱት ባይሞት ያመኑት አይቀዳ ጫካና በረካ ይሆን ነበር ሜዳን አለኝ እምባን እምባና ላይ ለቅሶ ለቅሶ የተጫወንበት ቦታው ዳዋ ነው። የተጫወንበት ዳዋ ማለበሰ የተነጋገር ነው ቃላችን ፈረሰ። እንዲህ አይደለም ወይ የአንድ ዓመት ክላሞት ያመኑ ሲቀዳ የወደዱት ሲሞት የወደዱት ባይሞት ያመኑት አይቀዳ ጫካ አድርጎ ደሩ ይሆን ነበር ሜዳ አሻቅቤ ባይዋላና ደላንታ ዘቅዘቅቤ ቆዳላና ተንታ ያለ ቦታው ገብቶ ልቤ ተንገላታ ሳዘኔ ልቤ ተንገላታው ያለ ቦታው ገብቶን ያለ ሰገባው እንዲህ አይደለም ወይ የአንድ ዓመት ክራሞት ያመኑ ሲገድ የወደድ ስቦት የወደድ ባይሞት ያመኑት ባከዳ ጫካና በረካ ይሆን ነበር ሜዳ አለኝ እምባን እምባን አለኝ ለቅሶ ለቅሶ የተጫወን በቦታው ዳዋርሶ የተጫወን በዳዋ ማለበሳ የተነጋገር ነው ቃላችን ፈረሰ እንዲህ አይደለም ወይ የአንድ ዓመት ክራሞት ያመኑ ሲገድ የወደድ ስቦት የወደድ ባይሞት ያመኑት ባከዳ ጫካና በረካ ይሆን ነበር ሜዳ አሻቅቤ ባይ ዋርዳና ደላንታ ዘቅዘቅ ባይ ወደላና ተንታ ያለ ቦታው ገብቶ ልቤ ተንገላታ አሳዘነ ልቤ ተንገላታው ያለ ቦታው ገብቶ ያለ ሰገባው አለኝ እምባን እምባን አለኝ ለቅሶ ለቅሶ የተጫወንበት ቦታው ዳዋርሶ የተጫወንበት ዳዋ ማለበሳ የተነጋ አምባሰለ ዳመና የጀዘናብ ነው አምባሰለ ዳመና የጀዘናብ ነው መጣተ ዘታውን የሚጋረደው መጣተ ዘታውን የሚጋረደው ሳይበሎ መወፈር ሳይቀቡ መውዛት ትዝ ይለኛል ወሎ ያስፋወሰን ግዛት ትዝ ይለኛል ወሎ ያስፋወሰን ግዛት ኮምበልቻ ለማኛ ደስ የለልመደው እንደ ክፎዳኛ ፍቅሮ የሚያስገድደው እንደ ክፎዳኛ ፍቅሩ የሚያስገድደው አለኝ እንባን እንባና ላይ ለቅሶ ለቅሶ የተጫወንበት ቦታው ዳዋ ለቅሶ የተጫወንበት ዳዋ ማለበሰ የተነጋገርነው ቃላችን ፈረሰ። እንዲህ አይደለም ወይ የአንድ ዓመት ግራሞት ያመኑት ስከደ የወደዱት ሲሞት የወደዱት ባይሞት ያመኑት ባይከዳ ጫካና በረካው ይሆን ነበር ሜዳ አሻቅቤ ባይ ዋርናና ደላንታ ዘቅዘቅ በየ ቅጠላና ትንታ ያለ ቦታው ገብቶ ልቤ ተንገላታ አሳዘነ ልቤ ተንገላታው ያለ ቦታው ገብቶ ያለ ሰገባው እንዲህ አይደለም ወይ የአንድ ዓመት ግራሞት ያመኑት ሲከዳ የወደዱት ሲሞት የወደዱት ባይሞት ያመኑት ባይከዳ ጫካና በረካው ይሆን ነበር ሜዳ አለኝ እንባን እንባን አላይ ለቅሶ ለቅሶ የተጫወትንበት እንዳምባሰል ዳገት እንደ ተሳቀበት አልዘለቅና አለኝ ይሄ በቸኝነት አልዘለቅና አለኝ ይሄ በቸኝነት አሻግቤ ያየሁ የጦሳን ተራራ መስሎ ሳልቅጠሉ አንተን የሚያፈራ መስሎ ሳልቅጠሉ አንተን የሚያፈራ አምባሰል ሰው ሞቶ ግሸን ተቀበረ ባናቀው ነው እንጂ ለቅሷችን ነበረ ባናቀው ነው እንጂ ለቅሷችን ነበረ አረ ደሴ ደሴ ወደ መን ወደ መን እህል የበሉ ሰው ወዶ መመንመን እህል የበሉ ሰው ወዶ መመንመን አረ ደሴ ደሴ ገራዶ ገራዶ አለቀለ ከለቢ ተነዶ ተነዶ አለቀለ ከለቢ ተነዶ ተነዶ አረ ደሴ ደሴ ወደ መን ወደ መን እህል የበሉ ሰው ወዶ መመንመን እህል የበሉ ሰው ወዶ መመንመን እንደ አምባሰል ዳገት እንደ ጦሳ ቀበት አልዘለቅና አለኝ ይሄ በቸኝነት አልዘለቅና አለኝ ይሄ በቸኝነት አረ ደሴ ደሴ ነረ ቃሉ ቃሉ እንደ ወጣ ነቀ